ዝናቡ አለው እግዚአብሔር ይመስገን።
የሰፊ ነው አይደለ?
አዎ አዎ።
ኦኬ እንትን ቢዞ ቢዚ ነው ሰባት ኮሮላ አይቼ ነበርና ቲክቶካችሁ ላይ እሺ ዋጋው እሺ።
ስንት ነው?
ሀያ ስድስት ከሀምሳ ሀያ ስድስት ከሀምሳ
አዎ መጨረሻው ነው አዎ ማለቂያ ለራሴ ነው ማለቂያው።
አዎ በባንክ ነው ካሽ ነው የፈለግከው?
ካሽ ነው ካሽ
በካሽ ኮድ ሳይት አለው።
እኮ ስንት
መኪናውን አይተህ አይሻልም?
ነው? የት ነው አድራሻችሁ?
መስቀል ፍላወር በቀሎ ፍራው ምኑ ጋር ነው?
አዎ እዛ ጋር ናዝራ ነው?
ሆቴል አካባቢ ናዝራዎት በቃ እደውላለሁ። ወደ አስር ሰዓት አካባቢ እደውልልሻለሁ። እሺ